ጤና ይስጥልኝ የኔ እመቤት ሄሎ ጤና ይስጥልኝ ደንበኛችን አይሰማዎትም?
አዎ ይኸውልሽ ቅሬታ ለማቅረብ ፈልጌ ነበር።
እሺ
ከመዝናኛ ክበብ ላይ አስራ ሶስት የሚባል ጨርቆስ አካባቢ እሺ deep fridge ወስደውብናል እና እስካሁን ድረስ አልተመለሰልንም። ንብረት ደሳለኝ የሚባል መረካከቢያ ሰጥቶናል፣ ግን ስንጠይቅ እስካሁን ድረስ ምንም አይነት ምላሽ የለውም።
እንዲሰራሉት ነው የተወሰደቦት ተባለ።
አዎ እንሰራለን በሚል የሜታ deep fridge okay ተረክበው ወሰዱ። በፈረንጆች ሀያ ዘጠኝ አስራ ሁለት ሀያ ሶስት ነው የወሰዱት እ የ BGI
አዎ እኮ የ BGI እኮ ነው የሜታ ማለት የ BGI ነው።
ይሰማዎታል?
አዎ አዎ አዎ ይሰማኛል። ሄሎ